hello አቤት ጤና ይስጥልኝ።
አቤት ብ ከ ዊፕላስ solution ነበር የደወልኩት።
እሺ ምን አለ?
ባለፈው ዊፕላስ solution app ላይ ተመዝግባችሁ ነበር።
አዎ
አዎ እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ መረጃዎችን ልጠይቅሽ ነበር።
በሀያ ሁለት ቤት እኮ ጠዋት ላይ ደውለሽልኝ ነበር።
ም- በሀያ ሁለት አዎ መቼ? ዛሬ?
ዛሬ አዎ
okay መረጃ ሰጥተሻል? አድራሻ፣ ስልክ ቁጥር፣ አዎ።
ሙሉ ስምሽን?
አዎ እሺ እንደዛ ከሆነ አመሰግናለሁ።
ችግር የለም።
እሺ